hello ጤና ይስጥልኝ አውሪ
ምን ልታዘዝ
ነው ማለት ፈልጌ ነው።
ምኑን ፈልገው ነው አ- መጠቀም ለመጫወት አዎ፣
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ እሺ፣ ከዛ ሰባ ቁጥር ተጭነው አማርኛ አድርጎ
እሺ፣ ሶስት ቁጥር ለመጫወት የሚለውን ይምረጡ
እሺ፣ ጥያቄና መልስና እድሎን ይሞክሩ የሚል ይመጣል እሺ፣ ጥያቄና መልስ በ coin የእድል ጨዋታ በትኬት ነው የሚጠቀሙት ሁለት ቁጥር ላይ coin ኡን ይገዛሉ
እሺ። ይቆጥራል ማለት በይቆጥራል የተሞላ ካርድ አዎ ዕለታዊ ከሆነ ሁለት ብር ሳምንታዊ ከሆነ አስር ብር ነው የሚወስደው ትኬት ላይ እሺ